hello hello ጤና ይስጥልኝ ብርቱ ቤት አብሮ ይስጥልን።
ምን ልርዳክ?
እንትን ከትናንት ወዲያ ሶስት መቶ ብር እንትን ብዬ አሁን አልገባኝ።
deposit ነው withdraw withdraw ነው deposit?
deposit አድርጌ እሺ አንድ ቤት ቤት ቁጥር ትሰጠኛል? check ላርግ።
የኔን ዜሮ ቁጥር ዘጠኝ ነው።
አዎ ቤት ቤት የከፈትክበትን ስልክ okay ቁጥር ዜሮ ዘጠኝ አስራ ዘጠኝ እሺ
ሀምሳ ሰማንያ አንድ ሃምሳ ሰማንያ አንድ ሰላሳ
አስራ ዘጠኝ ሃምሳ ሰማንያ አንድ ሰላሳ አዎ አዎ ከሲቪ ብር ነው የላኩት ከላኩት መቼ ነው ያልከው?
ከትናንት ወዲያ እሺ ስንት ብር ነው?
ሶስት መቶ ሰዓቱን ልንገርሽ ምናልባት እ ብዙ ነው የሞከርከው?
አዎ ብዙን የሞከርኩት ከ CBE ብር ነው ከአርባ አንድ ቤት ስል እ እንትን ብዬ ሪፖርት ማድረጌ ነበር። ቴሌግራም ላይ ግን ይመለሳል ተብዬ እስካሁን አልተባለ ተመለሰ? እሺ አዎ።
የቴሌግራም ስም ማን ነው የሚለው ልከዋል? deposit text ኡ ታሪክ ታሪክ ነው የሚለው ማን?
ታሪክ ታሪክ ስኩማ
አንድ hi ትለኛለህ ሳዘጋው ስልኩ ቴሌግራም ላይ እሺ hello አቤት ንካልኛል በ data ስለሆነ እ hi ብዬ ቆየት?
ካለው ግን አለ- አልሄደም ኖሮ ካልዘጋሁት እንትን አይልም።
እ እሺ በቃ ወይም ደግሞ እ ቅድም ረድኤት የደወል- ነበረች ያናገረችኝ። ያኔ ያናገረችህ አ ዛሬ ረድኤት ተረኛ አይደለችም። እ እኔ የማወራህ ራሄል ነኝ እና ራሄል ብለህ ላከው። እሺ ቅድም ደውዬልሽ ነበር ምናምን በለኝ። ብዙ customer ስለሆነ የምናወራው እ እንዳይቀላቅልብኝ።
okay እሺ።
እሺ ስለዚህ አሁን የደወልኩልሽ ሚስ ታሪክ ምን ይሻላል?
እሺ እሺ። ቻው። እሺ አመሰግናለሁ።